መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም በናፍቆትሽ ሲደክም ጉልበቴ ደሞ ይባስ ብሎ ተሰራ አንደበቴ ስብር ያለ ለታ ስሜን እንደ ቅስሜ እጽናናለሁ ሳይሽ እንኳንስ ተስኔ እጽናናለሁ ሳይሽ እንኳንስ ተስኔ ብክንክን ስል አደብ ሲያሳጣኝ ዝታሽ ደርሶ ከጭንቃ ወጣኝ አየ መታደል አወይ መገፋት ከሞት ያስላል እንኳን ከንኬፋት ብክንክን ስል አደብ ሲያሳጣኝ ዝታሽ ደርሶ ከጭንቃ ወጣኝ አየ መታደል አወይ መገፋት ከሞት ያስላል እንኳን ከንኬፋት ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም አንቺን የመሰለ ሌላ ሰው ቢኖርም ላይኔ ይሞላል እንጂ የነፍስ አይዘምርም። ጠረንሽን ለምጄ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴት መሽቶ ደበስበስ አርጊኝ ባለንጋታትሽ አንቺ ስቶች ሞት ነው ቅጣትሽ ብታውቂበት ነው ገሎ ማሻሩን እያስተማሩ ማስተማመሩን ደበስበስ አርጊኝ ባለንጋታትሽ አንቺ ስቶች ሞት ነው ቅጣትሽ ብታውቂበት ነው ገሎ ማሻሩን እያስተማሩ ማስተማመሩን ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ እመምነቴ ሐኪሜ ነሽ መድኃኒቴን አዳም ብሞት አንቺንስ አልክዳም